ኮምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልኝ።
እ ቀደም ብዬ ደውዬ ነበርና እሺ
ከሁሉ ስፖርት ተቀናሽ ተደርጎ አስር ሺህ ብር ወደ ቴሌብር እንትን አልተደረገም ብዬሽ ነበር። አሁን እንትን ብዬ የተመለስ ተመላሽ የተደረገው ስምንት ሺህ ብር ብቻ ነው።
ጆን የሚለው ነው።
አ እሺ ስምንት ሺህ ብር አለ አሁን account ውስጥ።
አሁንማ almost ወደ አስራ አንድ ሺህ ምናምን ነው ያለኝ፣ ግን መሆን የነበረበት ወደ አስራ ሶስት ሺህ ምናምን ነው።
እሺ check እናደርግታለን ድጋሚ።
አዎ ቀሪ ሁለት ሺህ ብር አለ፣ check አድርጊልኝ።
እሺ እ ከአስር ሺው ላይ ነው አይደለ እንትን የሚል እንጂ ለየብቻ አይደለም።
አስር ሺህ ሙሉን withdraw ሆኖ ምንም እንትን አልተደረገብኝም። አሁን ተመላሽ ተደርጓል የተባለው ስምንት ሺህ ብር ነው። ሶስት ሺህ ብር ነበረው፣ ስምንት ሺህ ብር አስራ አንድ ሺህ አስራ ሶስት ሺህ ምናምን መሆን ነበረበት።
እሺ ቼክ እናደርገዋለን መልሰን
እሺ